ጤና ክሊኒኮች የጥሪ ማዕከል እባክዎ ይርዱት! Hello
Hello ሰላም ሰላም፣ ቅድም information ጠይቄክ ነበረ።
እሺ
የሁለት ሰው book ማድረግ ፈልጌ ነበር ከድሬዳዋ ወደ አዲስ አበባ።
እሺ
ለዛሬ book ማድረግ ትችላለህ? ለዛሬ ሳምንት ማለት ነው።
ይቻላል። አዎ
እሺ ዋጋውን ንገረኝ።
እሺ ከድሬዳዋ ወደ አዲስ አበባ ለመቼ ነው ያሉኝ? ለማክሰኞ ነው?
እ?
ለመቼ ነው ያሉኝ? ቀኑ ለዛሬ ሳምንት ሮብ ዛሬ ሳምንት
የ- የዛ ሮባ
ሮብ፣ የዛሬ ሳምንት ሮብ አ ሮብ ለሁለት ታዋቂ እና ለአንድ የአንድ አመት ህጻን ህጻና
እሺ የስንት ሰዓቱ በረራ ነው?
የ- የስንት ሰዓት አለ?
ጠዋት አንድ ሰዓት አለ፣ ለአምስት አምስት ጉዳይ አለ፣ ሰባት ሰዓት፣ ስምንት ሰዓት እና አስራ አንድ ሰዓት፣ አስራ ሁለት ሰዓት፣ ማታ አንድ ሰዓት።
አ እ ስንት አምስት እና ስድስት ሰዓት አለ?
አለ አዎ።
ስድስት ሰዓት እሺ፣ በቃ ወይ ስድስት ሰዓት ታደርግልኛለህ?
ስድስት ሰዓት ያው የሰባት ሰዓት በረራ ነው። airport ስድስት ሰዓት ነው የሚገኙት። እሱ ይሁን
check-in ማለት ነው።
check-in አዎ።
እ ሰባት ሰዓት ነው flight ኡ።
flight ኡ ሰባት ሰዓት ነው። check-in airport ስድስት ሰዓት ላይ አ እሺ እሺ ስምሉ ያው ዋጋው እንዳልኩት ሰባት ሺህ ሦስት መቶ አስራ ስድስት ብር ነው።
እሺ የተጓዥ ስም ልውሰድ። ማን አሉኝ?
ሰ- ሰባት ሺህ ስንት ነው ያልከው?
ሰባት ሺህ ሦስት መቶ አስራ ስድስት
እሺ እ ለይላ ሻሚል ወይዘሮ ወይዘሪ
ወይዘሪት ሁለቱም ወይዘሪት ወይዘሮ ወይዘሮ እሺ እም፣
ለይላ ሌይላ ሻሚል ሻሚል አዎ ሌይላ ሻሚል እሺ የአያት ስም
ዲን
ዲን አዎ ዲን
ስም ቁጥር አሁን የደወሉበትን ልጠቀም አይደል?
ምን አልከኝ? አዎ በዚሁ ተጠቀም።
እሺ
እ ሌላው እሺ እቀበላለሁ። አንዴ እሺ እሺ
እሺ ሁለተኛ ተጓዥ ወይዘሮ ሂክመት አልይ
ሂክመል አዎ ሂክመት አልይ
ሂክመት ነው ሂክመል
ሂክመት ሂክመት
ሂክመት አልዬ አዎ ሂክመት H I K okay እሺ ሂክመት አልዬ ነው ያሉኝ።
አዎ አልይ ኢብሮ ኢብሮ አዎ
እሺ የህፃኑ ስም የህፃኑ ሁድ H U D ኡስማን
H U D ኡስማን አዎ H U D እሺ
ሁድ ኡስማን
የአያት ስም
ኢልያስ
ኤልያስ ኢልያስ አዎ
እሺ በምን ባንክ ነው መክፈል የምትፈልጉት?
እማ በምን ባንክ ምን አሉ?
በንግድ ንግድ ባንክ okay።
አዎ
እሺ ስለዚህ ያው በንግድ ባንክ ይዤልዎታለሁ። ለዛሬ ሳምንት ሮብ የሰባት ሰዓት በረራ ነው። airport ስድስት ሰዓት ላይ ትገኛላችሁ።
እሺ ዋጋው ሰባት ሺህ ሦስት መቶ አስራ ስድስት ብር ነው። አሁን text ይደርሶታል።
እሺ እሱን text በ mobile banking PNR የምትለዋን አስገብቶ ስድስት letter code ወይም በባንክ ሂዶ መክፈል ይችላሉ።
mobile banking አትጠቀምም? normal ባንክ ቤት ሄጄ መክፈል አልችልም?
ይችላሉ ይችላሉ።
እሺ እዛው ይነግሩኛል ወይስ text ታደርግልኛለህ?
text አድርጌልዎታለሁ።